ቤተሰቤ ነኝ።
Okay ቤተሰቤ ሰላም ነው? Hello አለሁ ነህ እግዚአብሔር ይመስገን እንደምሻችሁ አለ ይሰማል?
አለን ይሰማል። ኧረ እንትን ነበር እ እንትን አይሰራም እንዴ ለማስገባት ቴሌብር
ቴሌብር አስባ እንዴ No no አይ ላስገባ ብዬ ነው በሱ ይሻላል።
አይ አይሰራም። ቴሌብር system ኡ እሺ ያለ አይደለም እና ይቆርጥብህና deposit አይገባልህም። ስለዛ እንደና ብዙ ቀን ጠብቅ ነው deposit የሚሞላልህ።
ኦኬ
ስለዛ ለቲም ሊደር ወይ ሰጥተኸው እዚህ deposit ያስሞላልህ እንጂ በቴሌብር ነው የሚሞላው።
Okay በነ- እን- እነሱ ደግሞ እያረፈዱኝ እኮ ተ- ተቸገርኩኝ።
እኮ ይሄኛው የባ- የባሰ ነው የሚረፍድብ። አሁን እንዴት ነው driver ኦች እያስገቡ ለእኛ ቴሌብር የ- የላኩበትን screenshot እየላኩ ነው እኛ deposit የምናስሞላላቸው ያለ ነው እና ኦኬ አይገባልህም ቶሎ። ስለዛ በ team leader በኩል አስሞላሽ deposit።
በቃ እሺ እሺ፣ እሺ አመሰግናለሁ።
እሺ ቻው።